ሄሎ ጤና ይስጥልኝ።
አሁን ደውዬ ነበረ። የባንክ ብድር ፈልጌ ነበረ። እጅ ላይ ሰባት መቶ ሺህ አካባቢ ያለ ከሰባት መቶ ሺህ ካለ እስከ አንድ ሚሊዮን ነው ቤት የምናመቻችለት እኮ አንድ ሚሊዮን cash ከፍለውን ነው ቀሪውን ነው ከ- በባንክ
እንኳ በባንክ እስከ አንድ ሚሊዮን ነው።
አዎ አንድ ሚሊዮን ቢከፍሉ ነው። አለዛ ግን ዞታይ በዚህ በስድስት መቶ ሺህ አያይዘን ለውት ቀሪውን እ፣ አምስት መቶ ባንክ አድርገን ዞታይ ሊፋን አምስት አለ ሪኖ ኮንጎ የራይድ የሚሆኑ አሉን አዎ የራይድ ነው የታጨኩት።
እኮ ዞታይ እነዚህ መኪኖች ነው መውሰድ የሚችሉት አባት
Okay እሺ። እ፣ ሰው ሰው ልልክ ነበረ። እኔ ደላላ ነኝ ይቻላል አይደለ?
ምን አይነት ሰው ልልክ ነበረ። እኔ ደላላ ነኝ ይቻላል አይደለ?
ይ- ምን ማድረግ